ጤና ይስጥልኝ ማለት አባ
ሮስትልን ሀያ አንድ S-Presso አይቼ ነበር።
ምን አለ?
ሀያ አንድ S-Presso ካሉ
ሀያ ምን ሀያ ስንት አሉኝ አባት ይቅርታ፣ ስልኮት ሀያ ሀያ አይሰማም።
ሀያ ሀያ አንድ ሀያ ሀያ አንድ
ሀያ ሀያ ምን
S-Presso
መች ነው ያዩት? የቆየ ነው አሁን ነው ያዩት?
ኧረ አሁን ነው።
እሺ ይጠብቁኝ፣ አንዴ እሺ፣ አንዴ ይጠብቁኝ።
ናዝሪያ- ይኸውልሽ፣ እሺ እሺ
እሺ ቁጥር የያዙ ዜሮ ዘጠኝ ሰባ ሶስት
ዜሮ ዘጠኝ
ሰባ ሶስት
እሺ ዜሮ ሶስት
ዜሮ ዘጠኝ ሰባ ሶስት እ ዜሮ ሶስት
ዜሮ ሶስት ሰላሳ ሰባ ሶስት
ሰላሳ ሰባት ሰላሳ ሰባ ሶስት አባት ሰላሳ አይደለ ሰላሳ ሰባት ሳይሆን ሰላሳ
ሰላሳ እሺ
ሰባ ሶስት
ሰባ ሶስት እንትኑስ ሄለው
እየሰማሁት ነው አባት ዶልፊንስ የሁለት ሺህ አስራ አንድ ምናምን ምንድን ነው
ዶልፊኑ
እኮ ደውሎ እሱ ለ- ዶልፊን ሁለት ሺህ ስንት አሉ
ሁለት ሺህ አስራ አንድ መሰለኝ
ዶልፊን ሁለት ሺህ አስራ አንድ ሁለት ሺህ ስምንት ሁለት ሺህ ስምንት
እሺ ለእሱ ለእሱኛው ዜሮ ዘጠኝ አርባ አራት
እሺ ዜሮ ዘጠኝ አርባ አራት
እሺ
ዜሮ ዜሮ
ዜሮ ዜሮ ሰማንያ ሰባት አስራ አንድ
ሰማንያ ሰባት አስራ አንድ አዎ እሱ ላይ ደውሎ
እሺ አመሰግናለሁ።